Hello ጤና ይስጥልን።
እንዴት አጠራችሁ?
እግዚአብሔር ይመስገን።
እንደምን ይመስገነው። ማስታወቂያ ልናሰራ ፈልገን ነበረ በእናንተ
እሺ
ምንድን ነው ምትልኪልኝ? ምንድን ነው መረጃ እንድንለዋወጥ ፈልጌ ነበር። የአይን ክሊኒክ ነው የአይን ክሊኒክ ነው እና በቲክቶክ እና በዩቲዩብ ቻናላችሁ ላይ በአንድ ፕሮግራሞች ላይ እንድትለቁልን ሂሳባችሁን ምናምን ማወቅ ፈልጌ ነበር።
ሕክምና ምን ላይ ነው እ የህክምና ላይ ነው ማስታወቂያ የፈለጉት? ምን ላይ ነው?
ዩቲዩብ ቲክቶክ አሀ፣ ዩቲዩብ እና ዩቲዩብ ነው በቲክቶክ ተሳ ዩቲዩብ እንትናችሁ ላይ በራሱ በ ላይ ማለት ነው
እሺ የተለያዩ ያው ፓኬጆች አሉ። እኔ ልመዝግብሽ እና እዚህ ጋር የ marketing ባለሙያዎች ይደውሉልሻል።
እሺ እሺ እሺ ስምሽን ማን ልበል?
ቤዛ
ቤዛ ማን?
እሸቱ
የድርጅቱ ስም ማን ይባላል?
ኒው ቪዥን የአይን ክሊኒክ
እሺ ስልክ ዜሮ ዘጠኝ አስራ አንድ እሺ ሀያ ሶስት ሀያ ሶስት ሰባ አምስት ሰባ አምስት ሰማንያ ስምንት
ሰማንያ እሺ ስለዚህ ማስታወቂያ የፈለጉት የአይን ክሊኒኩን ነው።
የአይን ክሊኒኩን ነው ማስታወቅ የፈለግን።
አዎ፣ ፕላትፎርሙ በእንትን በቲክቶክ እና በዩቲዩብ ነው ያሉኝ አይደለ?
አዎ አዎ
እሺ እሺ እሺ እሺ እሺ የ marketing ባለሙያ ይደውሉልዎታል።
ይደውሉልን። እሺ እና እሺ Thank you.
እሺ እሺ ስለደወልን አመሰግናለን። መልካም ጊዜ ይሆንልዎ።
አሜን። እሺ እሺ